Hello ጤና ይስጥልኝ ቤስት ቤት
ቤስት ቤት ሰላም ናችሁ?
እግዚአብሔር ይመስገን መነዳ ትናንትና ዝም ብለን ቤት አድርገን እሺ
አይቆጥርም፣ አረንጓዴ አያበራም፣ ግን ብሩን ይቆርጣል። የኔትወርክ ችግርም አልነበረም።
ምን virtual ነው የስፖርት ቲኬት ቨርቹዋል ምን ጌም እ ምን game ምን virtual JetX JetX ቆርጦታል ከ account እ
ከ account ቆርጦታል
አዎ ከ account ኤ ይቀንሳል፣ ግን አያጫውትም። የኔትወርክም ችግር አልነበረም።
እሺ የቆረጠውን ብር account ላይ ስለሚገኝ እሱን screenshot እያረክ mark እ።
mark እያረክባቸው ቴሌግራም account ኣችን ላይ ላክልን። እሺ
ቴሌግራም አካውንት አዎ የእኛ ቴሌግራም account ላይ ላክልን።
አዎ፣ ቆረጠ screenshot- ያልከውን ብር screenshot እ።
አድርገህ mark mark አድርግባቸውና የተቆረጡትን እ።
ብሮች ሳልጫወትበት ቆረጠ history ው ላይ ገብቼ history ው ላይ ገብቼ account አዎ
እሺ።
እናደርጋቸዋለን። እሺ እሺ እሺ እሺ እሺ